ሄሎ ጤና ይስጥልኝ እባክዎት ምን ልርዳው?
ሄሎ አቤት ጤና ይስጥልኝ እባክዎት ምን ልርዳው?
ሰላም ነው?
እግዚአብሔር ይመስገን።
በአንዳይ
ምን ልርዳው?
ሁለሺ እ?
ወንድሜ ወንድሜ
አቤት
እ፣ ወይስ ካር ካር ነው?
ምን አለ?
ካር ካር አለ
ካርድ
ካር አለ
ይቅርታ ተሳስተዋል።
እ ምስኪን ነው ማ